ጤና ይስጥልኝ ማሪት አባ።
አብሮሽ ስለምን ሰላም ነው?
እግዚአብሔር ይመስገን።
ከድረገጽ ስልካችን ወስጄ ነበር።
እሺ መኪና ቼሲ ሰላሳ ቤቷ ያሪስ ኮምፓክት
ሁለት ሺህ አስር ስንት ናት ሞዴል?
እ
ሞዴል ሁለት ሺህ ስንት?
ሁለት ሺህ ሶስት
ሁለት ሺህ ሶስት ኮምፓክት
እ ሁለት ሺህ ሶስት ኮምፓክት እ የለም።
አይ ሁለት ሺህ ስድስት ሁለት ሺህ ስድስት ሁለት ሺህ ስድስት ነው ያለው።
ሁለት ሺህ ስድስት አ
በተርታ ያስተዋወቃቸው ነው። ሶስት መኪኖች እ ቢ ሶስት መኪኖች አምስት ስምንት ላይ ያስተዋወቀው ነው ቢ አምስት ስምንት ሺህ ቤት
እንኮ ሶስት መኪና አንድ ላይ ያስተዋወቀውና አዎ
እሺ ቁጥር ልስጥ ዜሮ ዘጠኝ አስራ አንድ